ሌላ
ጤና ይስጥልን ማሊባባ።
ሰላም ነው
ጤና ይስጥልን።
ወይ ቅድም ደውዬልሽ ነው።
መስመር ላይ ነበርኩት። ምን ልርዳው?
አ እግዚአብሔር እ፣ ይመስገን።
ምን ጋር ያልሽኝ ቦታው እየመጣሁ ነው። መስቀል ፍላወር
ምን አሉኝ?
መስቀል ፍላወር ምኑ ጋር ነበር ያልሽኝ?
ስልኩን ቦታው- እየተቆራረጠ ነው።
መስቀል ፍላወር ምኑ ጋር ነበር ያልሽኝ?
መስቀል ፍላወር
አ ምኑ ጋር ነበር ያልሽኝ? ሊፋኗን ጠይቄሽ አዎ፣ አዎ፣ ሁለት ሺህ የመስቀል አስራ ሁለት ፍላወር ነው አባት።
አዎ
እሺ መስቀል ፍላወር ማለት ናዝራ ሆቴል ጋር ሲደርሱ ትንሽ ወደ ላይ ሲሄዱ U-turn አለ። በስተቀኝ እሺ።
በኩል ሲገቡ አፍሮሊንክስ ሞተርስ የሚል የመኪና መሸጫ አለ። በሱ ሬክላም ትክክል ሲገቡ ማኒባባዎች እንገኛለን።
እሺ ማኒባባ አፍሮሊንክ ሞተር በሚለው ሬክላም
እሺ ያው ማኒባባ።
እሺ እሺ አባት